ሄሎ ሄሎ ሰላም ጤና ይስጥልኝ Best Bet ሰላም ነው እግዚአብሔር ይመስገን እንዴት ነህ አለ እንትን ማታ cash out ብዬው ነበርና ሁለት መቶ ምናምን ብር
withdraw ነው አላስገባልኝ እ?
withdraw ነው አ withdraw ነው ይባል
እኮ ወደ ምንክ ነው ወደ ቴሌብር ነው withdraw ያደረግከው አላረኩም ኧረ cash out ያልኩት ኧረ አካውንቱ ላይ አልገባም ነው የምልሽ
እኮ ወደ ቴሌብርክ ነው ያደረግከው ወይስ ወደ አይደለም።
ምን? እ።
ወደ አካውንቴ አሁን የኦንላይን ወደ ምን account
ያው Best okay ቢት ቢቱ ላይ ኮስሜ ነው cash out አ cash out ብዬው አካውንቱ ላይ አልገባም ነው የምልሽ certificate ID ውን ወይም cashier code ኡን ትልክልኛለህ ቴሌግራም ላይ
እነ- ቴሌግራም ላይ አዎ
እሺ አሁን ላክልሽ አዎ አባቴ
በ- በዚህ ቁጥር ነው የምልከው በምን አይ support የሚለው አለ አይደለ እዛው ላይ አ አዎ እዛ- በዛው ስልክ ላክልኝ እሺ እሺ አባቴ ስለ ደወልክ አመሰግናለሁ መልካም ቀን